ሄሎ ሄሎ ሄሎ ሄሎ ወይ ወይ ጤና ይስጥልኝ። ማ ወርቃ ኮፊ ነው አይደል?
አዎ ወዛ እሺ፣ ከቢ delivery ነው የደወልኩት። order check አድርጊልኝ እስኪ
እ እ ሰማ- እ፣ ሰማንያ ዘጠኝ ሰማንያ አምስት ሀምሳ ሶስት የበግ ቀይ ወጥ በአይብ እሺ፣ ምን ሰራው ማለት የታሰረ ነው?
እየታሰረ ነው።
አዎ